ኢንተር ለአምቡላንስ communicate ነው የባከው ምልክት ጤና ይስጥልኝ።
አብሮ ይስጥልን።
እናትዬ supervisor ኡን ፈልጌ ነበር። ማን ነበር ስሙ? ከሲልክ ሮድ ነው የምደውልልሽ። እኔ ነርስ አማን እባላለሁ።
እሺ፣
ባለፈው አውርቼ ነበር የሆነ case ነበረን እና client ም ከኔ እየወሰዳችሁ ነው። በዛ ደረጃ እያወራን ነበር። ሰላሳ ስምንት ቤት ነበረ የሚጀምረው ትዝ ይለኛል ስልኩ አናግሮኝ።
እሺ፣ በመሀል ደግሞ save አላረኩኝ እና ጠፋብኝ።
እሺ፣ ችግር የለውም። አሁን meeting ላይ ስለሆነ ነው።
እ እ meeting ላይ ነው። እሰሩልሃለሁ።
አይ፣ ብትሰጪኝ እኔ በኋላ ሰዓቱን ጠብቄ ለሱ ደውልለታለሁ።
ስልኩን አዎ ነበረኝ። በሌላ ስልክ አናግሬው እዛ ላይ ነው የቀረብኝ ስልኩ። ታውቂያለሽ? እሺ ሊያዝ
ወይ እኔ አላውቀውም። አሁን አውጥቼ አዎ።
ልንገርህ።
እሺ ል- ልዝጋና ትደውይልኛለሽ?
አዎ፣ እሺ እሺ፣ ቴንክ ዩ።
እሺ